hello
ወይ ሰላም ጤና ይስጥልን ቤተሰቤት
የሆነ withdraw አድርጌ ብር አልመጣልኝም።
okay፣ እሺ ቆይ አንዴ ጠብቀኝ። እሺ እሺ እሺ እዛ
hello
አቤት ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
አ፣ የሆነ ብር ዊዝዶ አድርጌ አልመጣልኝም። ቴሌ ብር ላይ
እሺ ስልክህን ትነግረኛለህ check ላድርግልህ ዜሮ ዘጠኝ አስራ ስምንት እሺ ስልሳ ሁለት እሺ ዜሮ ሁለት ዜሮ ሁለት
እሺ check እያረኩልህ ነው አንዴ ጠብቀኝ ስንት ብር ነበር ሁ- ሁለት ሺህ ብር ሶስት ሺህ ብር መቼ
አሁን ነው።
አሁን አሁን አዎ
hello አቤት ወደ ራሱ ቁጥር ነው አዎ እሺ confirm አድርጌልዎታለሁ እ፣ message ይገባልዎታል እሺ፣ እሺ።
እሺ እናመሰግናለን እናመሰግናለን።